Hello ጤና ይስጥልኝ። ከ ChipChip ነበር የምደውልዎት። order አድርገው ያልመጣ item ነበሩት? order አድርገው ያልመጣ እቃ ነበሩት?
ነበረኝ። አዎ ማንጎ አር- ሐሙስ ዕለት አዝ- ሮብ ዕለት አዝዤ እ ለሐሙስ ነበረ አልመጣልኝም። ሐሙስ ዕለት የመጣው እ, ልጅ እ፣ አርብ ወይም ሰኞ ይመጣልሻል ብሎኝ ነበረ።
እሺ ሶስት ዊራው ስላለቀ ስላለቀ ነው። ነገ ልንልክሎት ነበር። የት ነው location ኑ?
እሺ በ- መልካም መልካ ቸርችል።
አ፣ ቸርቸር ጋር እሺ ነገ እንልክሎታለን። እሺ መልካም ምሽት። እሺ